Hello ጤና ይስጥልኝ። Washington Medical Center ሰላም ነው።
ሰላም።
እሺ፣ እስ- spinal MRI አላችሁ?
Okay እሺ፣ አንዴ መስመር ላይ ጠብቂኝ።
እሺ
ያለን በታብ ከሆነ ሄሎ ባለ ሀይል
ፋይናል የማራ ያለን ፋይናል የማራ ሄሎ ሄሎ።
ፋይናል የማራ ነው ያልሽ?
አዎ አዎ፣ ስፓይናል
ሄሎ ሲላይ ፋይናል ፋይናል የማራ አዎ የማራ እንደዛ ነው። ያው መስመር ላይ ነው ያለው። እንደዛ ነው የጠየቀው። መስመር ላይ ነው ያለው። እንደዛ ነው የጠየቀው። እ ወይ ስልኩን ታወራችኋለሽ። Hello Hello።
እ final MRI የሚባል የለም። እርግጠኛ ነኝ።
spinal spinal spine Fine እሺ፣ S ቆይ P I N E እሺ፣ አንዴ ኦኬ።
ፋይናል ሄሎ ፍላ ፋይናል ፋይናል ኤምአርአይ ነው ያለው። ፒ አይ ኤን ኤ
ሄሎ
ሄሎ ሄሎ።
የለንም እንደዛ